ሰማንያ ዘጠኝ ሰላሳ ሰማንያ ሰባት ላኪን አስተካክልልኝ ታሪክ ነው የሚለው ከአቦ ነበር የታዘዘው ፍቃዱ
ቃዱ አዎ ታሪክ ነው የሚለው ከአቦ ነው የታዘዘው ተል
ታሪክ የት ነው የሚለው ሆፕ በርገር
ቼክ አደርገዋለሁ። ወዴት ነው የሚሄደው ከአቦ?
ወደ አቦ አቦ እርሻ ሰብል ነው ያለች። ይሄ የሚለው ሳሪስ ነው ሳሪስ ሳሪስ ነው የሚለው
እኮ ከአቦ ተነስቶ ወደ አቦ ነው የሚሄደው